Hello ሰላም ጤና ይስጥልኝ ቤተሰቦች።
Hello አቤት።
game ኡን ለመጫወት ነው እሺ
እና
እ password እምቢ አለኝ።
password እምቢ አለኝ። የ- እ፣ password ህን OK፣ ገና register አድርገህ ነው?
አዎ
እሺ እ፣ ስታስገባው ምን አለክ?
እ?
ምን አለክ?
password ኡ መጀመሪያ ላይ ከፍቶልኝ ነበር።
እሺ
እንደገና ደግሞ ስከፍተው እንትናን forget ኡን password
ማለት አባት forgot እኮ የምታደርገው አንተ ነህ እንጂ እሱ ራሱ አይደለም የሚለው አዎ ከዛ መልሼ ስከፍተው ደግሞ እያለ
forgot password
እ?
forgot password ብለህ ነበር አንተ።
አዎ እሺ ከዛስ ከዛን አልከፍትልኝ አለ።
ምንድን ነው የሚልክ አባቴ አልከፍትልኝ አለ ምናምን የምትለኝ ምን እንዳለ ብትነግረኝ በደንብ እንትን እል ነበረ።
እሺ account account ቁጥሬን በምን ላስገባልሽ?
አ- account ቁጥር እኮ አይደለም አባ ችግሩ ያለው አንተ ጋር ነው። እዛው ራሱ ስ- እንትን ስትለው ስታስገባ እ password ህን በትክክል ስላላስገባ ወይም ደግሞ forgot password ካልክ በኋላ connection ትንሽ ስላስቸገረ ነው ኮድ እያላክልህ ያልሆነው። መልሶ አዎ ኮድ ይልክልህና ኮዱን ስታስገባው እራሱ ይከፍትልሃል።
OK፣ እንደዛ ነው።
አዎ አዎ አባቴ። እሺ መልካም ቀን፣ መልካም ምሽት።
እሺ ቻው እሺ